Hello
ወይ እንዴት አደርሽ?
ቤተሰብ እንዴት አደርክ?
እግዚአብሔር ይመስገን። አንቺ? አማኑኤል ነኝ ከናዝሬት።
እሺ
አማኑኤል አዳማ የሚል account ማን አለ ነው?
ቴሌግራም ላይ?
አማኑኤል አመዴ አመዴ የሚል
አማኑኤል አመዴ የሚል account Okay። እሺ እሺ አ፣ እንትን እያስቸገኝ ነው scanner barcode እና እም፣ scanner አዎ scanner barcode እንትን ነው እየ- የሚያወጣው ትኬት እ፣ እየ- እየደበዘዘ መጣና እሺ barcode ኡ እንትን ማለት አልቻለም። እ፣ scan ማድረግ እየተቸገረ ነው። ሶስቱም cashier በእንትን ነው የሚሆንብህ ደብዘዛ ነው የሚሆን ያልከኝ
እህ፣ እህ።
የሚወጣ ወረቀት አይታይም ነው No መታየት ይታያል። ለ scanner ኡ ማለት ል- scan ሊያደርገው አልቻለም። ደብዘዝ ያለ ነገር ነው። በአይንም ሲታይ እም፣ Perfect ጥርት ያለ አይደለም።
እህም። እሺ አሳውቅላለሁ እዚህ ጋር አሁን በደወል ደውል ደውልልህ አዎ እሺ በቃ አሳውቄ ደውላለሁ እሺ፣ እየሰራላችሁ ስላልሆነ በፍጥነት እንግዲህ ደስ ይለኛል።
እሺ አባቴ እሺ፣ እሺ።